ኧረ ስሙን ሄሎ ሄሎ ቦርሲስ አቤት ሰላም ጤና ይስጥልኝ
ገራሚ ታሪኬን ለማስተዋወቅ ነበር
እሺ ስንት አመት ነው
ሰላሳ ሁለት
እርግጠኛ ነህ ግን አትመስልም የሰላሳ ሁለት
ነው
እሺ ምን ምን ምን ታሪክ አለ
ከሞት የተረፍኩበት ታሪክ አለኝ